ሰዎች ብራዘ
ሄሎ ጤና ይስጥልኝ።
እንትን ምግብ እየገባለሁ እገባላለሁ። ኧረ ታስሮ ነው ያደራል። ልክ ነህ።
ሄሎ ሄሎ ጤና ይስጥልን።
ሁላችሁ ጋር አብሮ ይስጥልን።
እ፣ ወዴት? ስድስት መቶ ብር ዲፖዚት አድርጌ ነበረ እንትን አልቆረጠልኝም።
ኦኬ ወደ ቤስት ቤት ነው ዲፖዚት ያደረከው?
እ፣ እ፣ አ፣ ወደ ቤት ቤት ቤት
okay እሺ። አልገባልህም deposit ያደረከው?
deposit አይ አይሰራለ save ታደርገው place ስለው save አያደርግልህ ያለ ስልኩን ልስጥሽ።
ምን ምንድን ነው deposit ስትልምብኝ ነው ያለ?
አይ deposit አድርጌ ብሩን አስገብቼዋለሁ ግን አይቆርጥም፣ save አያደርግም። place ስለው አልቀነሰም ማለት ከ account ላይ አይቀንስም ከ account ኤ ማ okay እሺ። ተመሳሳይ ነው እ፣ ቁጥር ለምሳሌ አሁን ከቴሌ ብር ነው deposit የምታደርገው?
አይ normal normal ነው። ይሄ Best betting ማለት betting አይደል እንጫወተው። ይሄ ገባኝ። ከቴሌ ብር ወደ Best Bet ነው?
normal account ከፍቼ ማለት ነው ከ branch ኦች ግን በስልኬ ማለት deposit የሚያደርጉት የለም።
okay በ voucher ነው አዎ፣ አዎ፣ አዎ፣ ቮቸር ትክክል።
እሺ። voucher ነው check ማድረግልህ?
እንትን አዎ እንትን አያደርግም check ማለት አይቆርጥም። save አያደርግ ከ balance ኡ አይቀንስ deposit ከሆነው ላይ ማለት ስጠቀም
okay እሺ። አካውንትን ንገረኝ። አሁን የደወልክበት ነው?
አይ ዜሮ ዘጠኝ አስራ ስምንት
እሺ ሰባ ሁለት
እሺ ሰላሳ አንድ ስልሳ ሁለት
ምንድን ነበር bet ያደረከው? ስፖርት ነው virtual ነው?
እንትን የኳስ ምንድን ነው ስፖርት በኳስ football ማለት ነው።
ነበረ እሺ።
አዎ
አዎ፣ ስድስት መቶ ሀምሳ ስድስት ብር አለ account ላይ።
አዎ እና deposit አያደርግም አይቀንስም። በቃ ማለት okay፣ bet deposit ስታረግ bet ስታረግ አ- በስንት ብር ነው bet ያደረከው?
ለምሳሌ የሁለት መቶ ብር ሞክሬ ነበር እንትን አላደረገውም፣ ማይነስ አላረገውም፣ ሴቭም አላረገም።
ኦኬ አንድ ይጠብቀኝ። እሺ እሺ
ትልቁ አባታችን ማርከው ነው አበበ የጋበዘ የቀድሞ ሰው በለው
hello፣ አባዬት እስኪ browser ቀይረህ ሞክረው። በምንድን ነው የምትጠቀመው?
በ Chrome በ Chrome ነው? እስኪ በሌላ በሌላ browser ሞክረው እና እም እምቢ ካለ ደውልልኝ። እሺ መልሰህ
እሺ እሺ